ሄሎ ሄሎ፣ አቤት። ሰላም።
ሰላም እና product ነበረኝ ያዘዝኩት ለዛሬ ወደ አስኮ
አስኮ አዎ ስንት ሰዓት ይደርሳል?
ቦንቱ ኖት።
አዎ Hello
እ ወጥቶሎታል ዛሬ።
እ እስከ ስንት ሰዓት ይደርሳል? እ ምናልባት ብታውቂ ከሆነ
እሱንማ እርግጠኛ መሆን አይቻልም። maybe መንገድ crowded ምናምን ከሆነ ሊቆይ ይችላል።
እስከ አስራ አንድ ምናምን ይደርሳል?
አይ driver ኡ ይደውሎታል፣ እንዲደውሎት እናድርግ።
እሺ በቃ ታውቀውታል።
አራቱም ወጥቷል አይደል?
ታውቀውታል።
አራቱም አራቱም ወጥቷል አይደል?
ምን ምን ነበር? ይቅርታ።
ነ- ሽ- ነጭ ሽንኩርት፣ ሽንኩርት፣ ቲማቲም እና ድንች።
Okay። ነጭ ሽንኩርትም ነበሩት።
አዎ
driver ኡ ይደውሎታል፣ ጠብቁ። እሺ።
ወጥቷል አይደል?
ነጭ ሽንኩርቱን ትላንት complain ላይ ያሳውቀው ነበር።
ምን ኧረ አንድ ላይ ነበረ። እንደውም እኮ ወደ ነበር እሱ ነው እኮ።
እስኪ driver ኡን ደውልና check ላርገው።
እሺ ልጠብቅሽ፣ ደውይ አዎ ደውይልኝ።
አዎ፣ ደውሎታል ነው እሺ